ሄሎ ሄሎ ጌታ ያውቃል።
አቤት አትመልሰው እሺ። ከስተመር አሁን ስልክ ማንሳት ስለጀመረች ውሰድላት እና ቦታዋ ደግሞ ሰሜን ሆቴል ነው አውቀዋል።
ሰሜን ሆቴል ሄሎ
ሄሎ ሄሎ ወይ ወይ ሰሜን ሆቴል ላይ ያልሽኝ ሄሎ
እየሰማኝ ነው እኮ የሚለው እኮ አርምስ ብር እኮ ነው
እኮ ይስተካከላል። ፒኑ ችግር የለም።
ዘጠና አምስት ብር ነዋ።
እስቲ ለካውና ኪሎ፣ እሺ።
እልካለሁ ፎቶ።
እሺ እሺ እሺ እሺ